ጤና ይስጥልኝ ልስፖርት ነው ባኮ የምንደዳው
አሁን ይሄ ሎኬሽ አካውንት ልኬያለሁ።
ልክ ያለው አዎ ልኬያለሁ በቴሌግራም
ማን ልበል ስሞትን
አካውንቱ ነው
የቴሌግራም ቁጥሮትን ይንገሩኝ
ዜሮ ዘጠኝ አስራ ሁለት ሀያ አንድ ሀያ አንድ ዜሮ ዘጠኝ ሀያ አንድ
እ ሀያ አንድ ዜሮ ዘጠኝ ሀያ አንድ እሺ
ሀያ አንድ ሰላሳ አንድ አስራ ሰባት ስልሳ ስድስት አይ ትላንትና ላኪ ብላችሁ ነበረ እና አሁን ልኬያለሁ።
ቆይ አንድ ጊዜ ልየው እሺ
ይሄ ምንድን ነው የላኩት
account
ምን ልናረገው የ HelloCash account ሁለት ሺህ አምስት መቶ ብር እ የ HelloCash account ከሌላ አይገባም ተብሎ ነው።
ምንድን ነው የፈለጉት deposit ነው ወይስ withdraw ነው
withdraw አድርጌ ወደ ከ- ወደ HelloCash እ አካውንት ከሌላ አይገባም ተብሎ ነው። አሁን አካውንት ልኬያለሁ።
የአካውንቶች ላይ ነው የሚያዩት እኛ አይደለም እኮ የምናስገባው
እሺ